ሰላም ነው። አብሮ ይስጥልን። አገልግሎት ለማወቅ ፈልጌ ነበረ።
አገልግሎት ቴሌቪዥን ነው። የጥያቄ ቴሌቪዥን ጌም ነው። ጨዋታ አለው።
አቤት አቤት፣ ኔትወርኩ አለመኝ ብሎ ነው።
አሁን አይሰማሁት።
አሁን ለመኛል።
እሺ፣ ቴሌቪዥን ጌም ነው። የጥያቄ
አዎ፣ እሺ በቃ
ዘጠኝ ሰማንያ አምስት መሰላል አድርገው ሂድና ሰባ ቁጥር ለአማርኛ ሶስቱን ለመጫወት የሚለውን ይሙኩና ጥያቄና መልስና እድሎን ይሞክሩ የሚያለ ጥያቄና መልስ በኮይን የድል በጥቂት ነው የሚጠቀሙት። ሞባይል ለአምስት ብር ከአምስት ጀምሮ እስከ አምስት መቶ ብር ሽልማት አለ።
እሺ በቃ አመሰግናለሁ።
አሜን። እሺ